አይደለም።
ዋሽንግተን ነው።
አዎ እሺ እንትን CT scan አላችሁ።
አለን። አዎ
አምቡላንስ ትልኪልኛለሽ? እዚህ ምኒልክ
እሺ ምን አይነት CT scan የፈለጋችሁ?
ምን አይነት CT scan ነው? Doc ምን አይነት CT scan ነው?
ጭንቅላት ነው የተባለው።
እ?
የጭንቅላት ነው የተባለው።
የጭንቅላት
with contrast ነው without?
non contrast without።
እሺ ሁለት ሺህ ሰባት መቶ ነው። በዚሁ ስልክ መልሰን እንደውላለን።
እሺ ደውሎች እሺ